ሄሎ ሄሎ ሄሎ
ሄሎ ጤና ይስጥልኝ አቤት፣ አብሮሽ እንዴት ዋላችሁ?
እግዚአብሔር ይመስገን።
የአምቡላንስ አገልግሎት ለማግኘት ፈልገን ነበረ። ለነገ ምንድን ነው ማድረግ አለበት?
reserve ላድርግልዎታ።
እሺ፣ ምን ያህል ነው cost ኣችሁ የምታደርጉልን?
ከየት ነው የደወሉት? መነሻ መነሻችን እ፣ ቱሉ ዲምቱ ዓለም ባንክ
ቱሉ ዲምቱ ዓለም ባንክ።
አለም ባንክ በሚለው ሊያዘው።
እሺ፣ ቱሉ ዲምቱ ዓለም ባንክ። አዎ፣
እሺ
መዳረሻ ቤተዛታ ሆስፒታል።
ከዚህ በፊት ተጠቅመው ያውቃሉ?
አይ አናውቅም።
እሺ ማድረስ ብቻ ነው።
አዎ፣ ማድረስ ብቻ ነው።
እሺ መልሽ ይደውሉት።
እሺ፣ thank you፣ አመሰግናለሁ።
እም።